hello ጤና ይስጥልኝ ቤት ቤት
ሰላም ነው ማ ሰላም እንዴት ነህ?
አለን አለን። እንትን ፈልጌ ነበር
ምንድን ነበር?
ትኬት ቆርጬ ነበርና አ- እሺ።
አንድ ቡድን fail ካደረገ free bet ይኖረዋል። አ?
አዎ odd ኡ ከሀያ በላይ ከሆነ loss ያረገው team odd ተካፍሎ ከሀያ በላይ ከሆነ አዎ check ላርግልህ። cashier ኮዱን ንገረኝ።
አ?
cashier ኮዱን ንገረኝ check ላርግልህ።
አልያዝኳትም ነበር ማ ምንድነው rule ኡ ንገሪኝና እኔ check ላድርገው እስኪ አዎ total odd ኡ አለ አይደለ?
total odd እሺ አዎ ከዛ ል- የወጣብህ ጨዋታ አለ አይደለ?
እሺ ከዛ total odd ኡን ለወጣብህ ጨዋታ odd ታካፍለዋለህ። ከዛ ሀያ እና ከሀያ በላይ ከሆነ refund bonus ይኖረዋል።
ያው እሺ በቃ እንደዛ check አድርገውና ደውልልኝ። እሺ እሺማ እሺ እሺ፣ እሺ መልካም አመሰግናለሁ።
እሺ